Hello.
ሄሎ ሄሎ።
አቤት አቤት።
ሰላም ነው ሰላም ጤና ይስጥልኝ።
አ የሆነ እንትን ቦባን ሳዝዤ ነበር እና delivery week ብሎ የሆነ በአስራ ስምንት ሚል message ተልኮልኝ ከእናንተ እሺ። አዎ አዎ፣ ይላካል ከኛ automatic message የሚላክ አለ።
አ፣ okay ምን ወረፋ ሲደርስ ነው
እ፣ ሳይሆን inform ለማድረግ ነው አንተን ለ ታውቁች
ቀኑ ቀኑ delivery week ነው የሚለው እ
delivery week ነው የሚለው
ይጮሃል ግን ድምፅ አንተ ድምፅ ጫጫታ ነገር አለ።
delivery week ነው የሚል የመጣልኝ message ኡ እህ እህ እና በአስራ ስምንት November አስራ ስምንት ነው የሚል
እህ delivery date ኡ እ፣
እህ እሺ እንዴት እንደሆነ ስልክ ንገረኝ እስቲ አስራ ሶስት ስምህን
ድረስ
ድረስ ድረስ ማን
ይዘንጋው
እ፣ ድረስ እሺ ስ- ስልክ- ስልክ ቁጥርን አስር አስራ ሶስት
እህ ሰላሳ ሰባት አስር
ሰላሳ ሰባት አስር
እሺ መልሼ እደውልልሃለሁ።